ተያዩ።
ጤና ይስጥልኝ። አልፌ ሳምራዊት ነኝ። እባክዎን ልርዳው?
አንዲ ሆ
ጤና ይስጥልኝ።
ሄሎ፣ ስለ ጤና ይስጥልኝ።
እንዴት ነው?
እግዚአብሔር ይመስገን።
ቴሌግራም
ድምጾት አይሰማም። ደንበኛ ድምጾት ይቆራረጣል።
እ?
ድምጾት ይቆራረጣል።
በቴሌግራም ልሰራ
ማን በሚል ስም ነው ደንበኛችን?
አስቆርም አዩብ አብድረዛቅ ሀሰን
ትናሉኝ አዩብ
ድምጾት ይቆራረጣል።
አዩብ ነው የተጻፈው። አዩብ አዩብ አዜብ
አዩብ አዩብ እሺ፣ ደንበኛችን ደርሶናል። እናመሰግናለን።
ልቀቁልና
በተስተካከለ ሰዓት ደውለን እናሳውቆት ይሆናል። ሌላ መረዳት ነገር አለ? መስመር ላይ ያሉ መስመር ላይ ያሉ ደንበኛችን መስመር ላይ ነው።
ሌላ መረዳት ነገር አለ?
እ?
ሌላ መረዳት ነገር አለ?
ኧረ እሱን ብቻ ነው። ካርድ- ካርዱን ብቻ መልካት
እሺ ደንበኛችን ስለደወልን እናመሰግናለን። ስለ አገልግሎት ያለዎትን ሀሳብ አስተያየት አሁን ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።